ሄሎ ጤና ይስጥልን። ዋሽንግተን ዲሲ medical ሄሎ ጤና ይስጥልኝ እናትዬ ከሚኒሊክ ሆስፒታል ነበር የምደውልልሽ እሺ፣ እና አስቸኳይ CT scan ለማለት ፈልጌ ነበረ CT scan
እ contrast
ምን CT scan ነው contrast ይላል contrast CT scan እኮ እ፣ ስሙን ንገረኝ። contrast ብሎ ምንድን ነው የስሙ?
contrast እ፣ እሺ abdomino pelvic ይላል abdominal pelvic CT scan with contrast ነው።
አ አንዴ።
abdominal ኮፔቱ contrast CT scan እሺ፣ አንዴ ዋጋውን ንገረኝ።
እሺ
አስር ሺ አንድ መቶ ሀምሳ ነው ዋጋው።
አስር ሺህ አንድ መቶ ሀምሳ አዎ
እሺ ቆይ አንዴ መልሼ ልደውል እሺ